village አሁን ሲሰራ Good morning Capital Spa ቤተልሔም speaking። Hello ሰላም ነው እናት፣ እንዴት አደረ?
እግዚአብሔር ይመስገን። ሰላም እንዴት አደሩ?
እግዚአብሔር ይመስገን። እንትን መግባት ፈልጌ ነበር ሞሮኮ
እሺ ለመቼ ነበር የፈለጉት?
ዛሬ ዘጠኝ ሰዓት አካባቢ
ዘጠኝ ላይ busy ነው ትንሽ። ለስንት ሰው ነው የፈለጉት?
አንድ ሰው
አንድ ሰው አስር ተኩል ላይ ነው የሚኖረን።
አስር ተኩል እሺ፣ እሺ አስር ተኩል ይሁን ይሁን። እሺ እሺ ማን ብዬ ሊያዝሎት?
መቅደላዊት ብለሽ ያዥልኝ። ስንት ነው ማ ከሁለት ሺ ሰባ ብር ጀምሮ እስከ ሶስት ሺ ስድስት መቶ ሰማንያ ብር ድረስ አለ። እንደሚመርጡት treatment ይለያያል።
እ፣ ምን ትለ- ትነግሪኛለሽ? ከይቅርታ ጋር የቡና የማር የጥቁር አዝሙድ አለ፣ brown sugar አለ፣ ቸኮሌት አለ። ስትመርጡ ዋጋው ከሁለት ሺ ሰባ ጀምሮ እስከ ሶስት ሺ ስድስት መቶ ሰማንያ ብር ድረስ ነው።
በቃ ምን ምን ማ- መያዝ የሚጠበቅብኝ ነገር አለ?
አይ ምንም አትበልም፣ መምጣት ብቻ ነው። እዚህ ነው serve የምናደርገው።
እሺ፣ አመሰግናለሁ።
ይዤ ልወጣለሁ። እሺ በቃ።
እሺ፣ እሺ።